ሄሎ ጤና ይስጥልኝ።
ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልን።
ፋሚሊ ሪል ስቴት አዎ ልክ ነው።
ሰላማዊ ትባላለሁ። ከዊፕላስ ሶሉሽን ነበር የምደውለው።
ከየት ከዊፕላስ ሶሉሽን ዊ ፕላስ ሶሉሽን የሚባል አ- አዲስ መተግበሪያ create አድርገን ነበር እና okay ድ- ድርጅቶን በነጻ በማስመዝገብ በነጻ ማስታወቅ ይችላሉ።
okay እሺ። ምንድን ነው ከእኛ የሚያስፈልጋችሁ?
ከእናንተ ምንም አያስፈልግም። ለጊዜው ከ App Store ወይም ከ Play Store ላይ WePlus Provider የሚለውን አውርዳችሁ መጫንና ድርጅታችሁን በዛ ማስተዋወቅ እና okay።
link ኡን መላክም እችላለሁ በ text ካላስቸገርኩሽ እንደዛ ብታደርጊልኝ ደስ ይለኛል።
በቃ በቴሌግራም ልላክ በቀጥታ message።
ችግር የለውም። ይሄኔ በተመቸሽ ብላ እሺ መልካም ቀን።